በዚያ በረሃ ስንሄድ ልቤማ የደሞ ብቻውን እናኔ ቀረን ልቤማ የደሞ ብቻውን እናኔ ቀረን አሁንማው ዘበኛ እንዳታዘርብ ነቅተተኛ ምንም ጎረቤት ቢሆን ያብሰዋ አለና አትመን ምንም ጎረቤት ቢሆን ያብሰዋ አለና አትመን አልታገልም ማለት አንሰኝ ማለት ጉልበቴ ከጣሉት ወዲያ ወዳጅ አይነሳም እንጂ አልታገልም ይበቃኛል ቀን አንድ ጊዜ ጥሮኛል አልታገልም ይበቃኛል ቀን አንድ ጊዜ ጥሮኛል እንዴት ዋላችሁ መጣነ የአዳም ልጅና የዋለም እንዳታላቸው ሰይጣን እኔም አንድ ቀን በተሳተኝ ባዝን ባዝን ታገተኝ እኔም አንድ ቀን በተሳተኝ ባዝን ባዝን ታገተኝ እንደ ጲላጦስ ክርክር አይሞትም ጌታ ነበር ሰጠው መልሶ ለአዳም ካሳ በሶስት ቀኑ ተነሳ ሰጠው መልሶ ለአዳም ካሳ በሶስት ቀኑ ተነሳ አዳሬ ብሎ ይድንግርግር ዘልዬ ገባው ከባህር አቶ ጉማሬ ምን አለኝ አሳ አፈቶ ጨረሰኝ ይገባል እንጂ ከጎሬው ያሳ ምን ቤት አለው ገርም ያረገኛል የዚያ አብነቱ ጭዋል ልጅ ወለደች ልጃገረዲቱ እመቤታችንን ወልዳ ሕዝቡን አስማረችው። እመቤት የማርያም አብ የጌታ እናት ታማልደናለች የጨነቀነት መሬት ጋር ተጣልተን ተጣልተን በጠና የአፈር አስታራቂ ሞትን ዘራንና ታረቅን በዘደኝ ታረቅን በመላ ፊትኛ በልተነው ኋላ ሰው ሊበለው መሬት የረገጥኩሽ መልሼ ቀልሼ ኋላ ታረቃለሁ ሙሉ አካሌን ግሼ ናማ ዋናማ ብለህ ባታስቸኩለን እናውን መጣለን ሌላ ቤት የለን አምላክን የግብር ጠርተው ያበላል ይላሉ። በምድር ቀሪ የለም ሁሉም ይጠራሉ። አምላኬ የግብር ግኝን እንዳታሳንሰው በፍጹም አይቀርም አንተ የጠራኸው ሰው ሰው ሁሉ በከንቱ ሞር እየተታለለ ሰው ሁሉ በከንቱ ሞር እየተታለለ ያለ አንዱ አምላክ አይሆን ያማል ያማል በሉ እናንተ የሚድውን እኛም ወደዚያው ነው። በሉ እናንተ የሚድውን እኛም ወደዚያው ነው። ወትረ መንገደኛ ፊትና ኋላ ነው። እመቤቴ ወልደየ ተወልደየ ጌታየ እመቤቴ ወልደማ ተወልደ ጌታየ ምን ይዤ ያየዋለሁ እንኳን ወይ መከራ ይዝራ በመሰንቆ ዳዊት በበገና ሚካኤል በስተቀኝ ገብርኤል በስተግራ እየደረደሩም ሙን እያጫወቷት ሳታየው አረፈች ያን መልአከ ሞት